Hello ሰላም ጤና ይስጥልን።
ጤና ይስጥልን ነበር የሚለው እንትኑ ይሄ ወጌሻ ወጌሻ እ፣ ትምህርት ለመማር ፈልጋ ነው?
አዎ አዎ ጎሽ እሺ ይቻላል።
Okay የት ነው ቢሮው እ፣ ያለውን ነገር ትነግሪኛለሽ አጠራርግሽ አጠራርጌ እነግርሃለሁ። እሱን እና ስልክ ቁጥር ትነግረኛለህ፣ እነግርሃለሁ።
እ
መጀመሪያ data እየመዘገብኩ ነው። ስምና ስልክ ቁጥሮት ንገሩኝ።
Okay መኩሪያ እባላለሁ መኩሪያ ባንቲዳር ማን አለኝ?
መኩሪያ መኩሪያ መኩሪያ የአባት ስም
ባንቲዳር ባንቲዳር
ስልክ ልውሰድ። ዜሮ ዘጠኝ እሺ አስራ አንድ አስራ አንድ አስራ ሶስት አስራ ሶስት ሀምሳ ሁለት ሀምሳ ሁለት ሀያ ሶስት
እሺ ማስታወቂያችን ምን ላይ ነው ያየሁት?
እ፣ ማስታወቂያው ይ- እንትን ላይ አይደል እ፣ ቲክቶክ ነው ዩቲዩብ ቲክቶክ ቲክቶክ ላይ ቲክቶክ
እሺ ትምህርቱ በኦንላይን እና በአካል ነው የሚሰጠው። የትኛውን ነው መውሰድ የሚፈልጉት እርስዎ?
More በአካል ቢሆን ይመርጣል። እዚህ አዲስ አበባ ውስጥ ነው አይደለ?
አዎ አዲስ አበባ ውስጥ ነው ትምህርቱ Okay።
የሚሰጥበት ቦታ
አዎ።
CMC ቅዱስ ሚካኤል አካባቢ ሴም- ኢኮኖሚክስ እሺ።
ባለሙያዎች ህንጻ ላይ ነው።
ምን ህንጻ?
ኢኮኖሚክስ ባለሙያዎች ህንጻ አዎ ኢኮኖሚክስ ባለሙያ ውስጥ አይ ነው አይ ነው ድልድዩ ጋር ያለው። አዎ።
አዎ፣ እዛ ነው ትምህርቱ የሚሰጠው። በሳምንት ለሁለት ቀን ትምህርት ይሰጣል። ሰኞና እሺ።
ሮብ ከአስራ አንድ ተኩል እስከ አንድ ተኩል አስራ አንድ ተ- ተኩል እስከ አንድ ተኩል
እሺ አንድ ተኩል እሺ።
በሳምንት ለሁለት ቀን በሳምንት ሁለት ቀን ሰኞና ሮብ።
አዎ።
እሺ ሰኞና ሮብ። እሺ አጠቃላይ ክፍያ ምናምን ሀያ እሺ፣ ሰዓት እሺ።
ነው የምናስከፍለው።
አዎ።
በ credit hour ነው። የአንድ credit hour እሺ።
ዋጋ ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳን በሀያ credit hour ክፍያችን አስራ አምስት ሺህ ነው ማለት ነው።
okay 15 ሺህ ብር እ፣ እንትኑ ለ20 ሰዓት።
አዎ።
ስለዚህ አንድ credit hour ስንት ነው ማለት ነው? 700 ምናምን ብር። okay እ፣ አካ- አካ- የአከፋፈሉ ሁኔታ እንዴት ነው?
አ- አንዴ ነው የሚከፈለው።
አንዴ ነው የምከፈለው?
አዎ።
alright alright። እሺ ስለዚህ መመዝገብ የምንችለው ቀጥታ መጥተን ነው ማለት ነው እዛው።
አዎ class ተጀምሯለኝ። መጋቢት okay።
ሁለት ተጀመረው። ሁለት class አምልጧቸዋል። attend ማድረግ የምትፈልጉ ከሆነ አዎ ያመለጣችሁትን class በኢሜይል አድራሻችሁ okay ቪዲዮ እኛ እንልክሎታለን ማለት ነው። ኮሜዲያን እሸቱ እዛ ላይ እያስተማሩ ነው።
okay okay ጥሩ። አዛ ወይ ምና- ምናልባትም እ፣ ወይ ይሄኛው ሲያልቅ ደግሞ ወይ በዛኛው እንትን መቀጠል እንችላለን። የደቡልን ጠይቀን የትኛው ማለት ይቅርታ ማጥ ይሄኛው ምናልባት ይሄኛው ታ- እንትን ታይም ካለቀን
ወጌሽ ማት ገና ፍሩስ- ክላሳችን ነው። ገና ሁለት ክላስ ብቻ ነው ያመለጠውት። ያመለጠውትን ብቻ እኮ ነው አቴንድ እንድታደርጉ በቃ መልካም ጥሩ።
ለመዝግቡት።
አይ ቆይ እስኪ ቆይ አሁን ገና የጥቁ ስለሆነ ገና ላስብና ያለኝ ሳንቲም ምናምን እንትን ልሻለሁ። እሺ እሺ።
ታንኪዩ ጊዜ ስጥል ትንሽ እሺ፣ አመሰግናለሁ።